የጅል ፍቅር እምብዛም አልጥር ማን እያለን እኔ ተጨነቅኩኝ ሞላ አገሩ ሰማ ግደለኛ አንተ ልጅ ተተጠቅምክማ ደሴ ግራር እንጂ ደሴ ግራር እንጂ አበቅልም ጥድ ፍቅር ለመጨረስ ያልታደልኩትን ኧረ ተው ፋኖ ኧረ ተው ፋኖ ሳበ ቁልቁለት ሳበ ዳገት ታረባ ኑሮ ይሻላል ሞት መች እንደ ቅድም መች እንዳሁን ነው የማን ቤት ጠፍቶ የማን ሊበጅ የአውሬ መፈንጫ ይሆናል እንጂ የጎበዝን ወዳጅ ጎበዝ አይነካትም የታጣቂን ወዳጅ ታጣቂ አይነካትም የመንደራው ደልዳይ ቢያገኝ አይለቃትም